ሁለት ሲም ሲኖራቸው በሁለቱም ሁላ አስከፍተዋቸዋል።
hello
ሌላው ጤና ይስጥልን ጤና ይስጥልን።
እ ከ WePlus Solution ነበር የምደውለው።
እሺ ባለፈው WePlus application ላይ ተመዝግበው ነበረ።
የምንድን ነው? B Plus We WePlus
B Plus WePlus አዎ W E
እሺ፣ ምንድን ነበር?
WePlus application ከሀምሳ በላይ የተለያዩ አገልግሎቶችን በአንድ ላይ ማግኘት የሚያስችል application ነው እሺ እም፣ እና ልክ እንደ online service provider እና እንደ online business አይነት ስራዎችን ለመስራት እንዲሁም ለመገልገል የሚያግዝ application ነው። እሱ ላይ ነበር የተመዘገቡት።
እንጃ አራስተው ስም ተሳስቼ ይሆናል።
ተሳስተው ነው?
እ- እ- እ-